ሰላም ጤና ይስጥልን ቤተሰቤ ስለዚህ ነው
ሰላም ጤና ይስጥልኝ። እንትን ፈልጌ ነበር እናት ነበር ነበር።
bet betting ለመክፈት እሺ
process ኡ አቃተን በእናትሽ።
ይችላል። okay እ፣ አሁን register ለማድረግ ነው።
አዎ ከፍተን ለመጫወት በቃ አዎ ገባኝ። ቴሌግራም ላይ ልላክልክ ረዴት ነኝ። ቴሌግራም ላይ hi ረዴት በለኝ እና
አዎ እ፣ እዛ ላይ ልላክልህ።
እሺ እሺ በጣም ታውቀዋለህ የቴሌግራሙን ቻናል
እኔ በዚህኛው አለኝ ያው ለጓደኛዬ ልከፍትለት ብዬ ዜሮ ነው።
ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ውይ እናቴ አላውቀውም text እኮ አድርጌ ልስጥህ ልስጥህ አሁን ልንገርህ እሺ ንገሪኝ
ዜሮ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት አርባ አራት ሰላሳ ሰባት አርባ ሰባት
ሰላሳ ሰባት አርባ አርባ ሰባት ሰባት አዎ፣ ረዴት ሀይ ረዴት በለኝ እና ማነሱ ምካንተ እዛ ላይ ቴሌግራም ላይ በጓደኛዬ እንትና ነው
በቃ ሀይ ረዴት ካልከኝ ገመድ- ይገባኛል። ሀይ ረዴት ካልከኝ ይገባኛል። እዛ ላይ ልክልሃለሁ። ችግር የለም።
በቃ ሀይረድ ገባ?
ይሻላል አዎ፣ እሺ፣ እሺ።